ልጅ ጋር በጣም እንደወደው ሄሎ አብሮ ይስጥልኝ።
ሰባት አንድ አንድ አንድ እንትን ብረዳ ነበር ደግሞ ልትመጣ ምንድን ነበር?
የእንትን የሳምባ ኪኒኒና የነርቭ ወስድ ነበረ።
የምን የምን የና- የነርቭ ኪኒኒና የሳምባ ኪኒኒ ወስድ ነበረ።
Hello hello ደንበኛችን ሰማ
የና- የሳምባ መድኃኒትና የነርቭ መድኃኒት ወስድ ነበር። ኪኒኒ እሺ
አ፣ እንትን አብረው የሚወሰዱ ነገሮች ለምሳሌ ወተት ምናምን ምግብ ላይ እንዴት ነው እነሱን ነገር ወስድ ችግር ነው።
እሺ አሁን ለምሳሌ የሳምባ ምንድን የቲቪ ነው
ቲቪ አይደለም የሳምባ ሽሮፕ መልክ ነው። ያው የተጎዳ የሳምባ ነው።
የሳምባ ምች ነው
አዎ የሳምባ ምች ነው። ቁስለት አለው።
Okay የሳምባ ቁስል ምንድን ነው መድኃኒቱ የምትወስዱት
ሽሮፕ የሆነ ኪኒን ነገር ነው። ሌላም ደግሞ የሆነ የሆነ ምናምን ነው።
እኮ ምናልባት አሁን መድኃኒቶቹ እንደዚህ የምትወስጃቸው ብዙ ነገር ሊሰጡሽ ይችላሉ እና የሳምባ እንደዚህ የሚሰጡሽ ነገሮች አሉ ሰው እሱ መድኃኒት ብትነግሪኝ ከዛ ከእሱ መድኃኒት ጋር ደግሞ የሚወሰድ እና ማይወሰድ ምግቦች